ሰላም ኖት።
ሰላም ምን ልርዳው?
አይ የሆነ ቦንስ ምናምን ካለ ይልኝ።
እሺ ንገሩኝ። እሺ
አስራ አንድ ሀያ አንድ እሺ
ሰላሳ ሁለት አርባ ሰባት
እሺ አስራ አንድ ሀያ አንድ
ሰላሳ ሁለት አርባ ሰባት
እሺ lost ነው ይሄ። ሌላ አለ?
አይ ሌላ የለም። አለቀቀውሚ ታ- ታርሟል። አሁን check ያድርጉት። ግን lost ነው፣ ወድቋል። ትኬቱ ወድቋል።
አንድ እኮ ነው የወደቀው።
አዎ፣ ግን ጠቅላላ ውዱ ራሱ ከሀያ በታች ነው።
እሺ፣ እሺ፣ እሺ።
እሺ፣ መልካም ቀን።